ያስጥልን ቤት ቤት ቤት የምልርዳው
ዲፖዚት አርግቼ ነበር ግን አልገባልኝም።
መሴጁን ቴሌግራም ላይ ልከህልናል።
አ ዲፖዚት አረግ ተቀናሽ የሆነበት ሄሎ ሄሎ አቤት ዲፖዚት ስታደርግ ተቀናሽ የሆነበትን መሴጅ ቴሌግራም ላይ ላክልና ቼክ ላርግልን።
ቴሌግራም ላይ እኮ ልኬላችሁ ነበረ። እንዴት ቴሌብር ላይ እንትኑን ነው የምልክልሽ ሪሲቱ?
ከቴሌብር ነው አይደል ያስገባኸው? ቴሌብር ከ account ተቀናሽ መሆኑን message ይልክልሃል።
እኮ እሱም message ቴሌግራም ላይ ለኛ ላክልን ከቤተሰቤት ስልክ ቁጥር ጋር አድርገህ ልኬላችኋለሁ ማን ልበል ቴሌግራም ስም እ ማን ልበል የቴሌግራም ስምህን
እ ስልክ ቁጥሩ ራሱን ይኸኛው ስልሳ ስልሳ ስልክ ስድስት ቁጥር ሳይሆን ስምህን ንገረኝ message ኡን የላክበት ሙባ ሚል ሙባ
አ እ
ሙባ hi በለኝ እስኪ ቴሌግራም ላይ እዛው ላይ hi ልበልሽ አዎ message ኡን በላክበት
በቃ እሺ፣ ልዝጋውና ስለዚህ አዎ ይወያያሉ።
አዎ አይገባልህም ያለበለዚያ እሺ በቃ